ሄሎ ሰላም ጤና ይስጥልኝ። ቤስት ቤስ ከዳር ነው እባክዎ የምንወርደው። ሄሎ አቤት ሰላም ጤና ይስጥልኝ። ቤስት ቤስ ነው የደወልሽ ምን እንርዳው?
እንትን ነበረች ቨርቹዋል አልተሳካልንም። ደህና ነች። ምን አልተሳካለች? ከስተመር ቁጭ ብሎ ከስተመር ተበተለ ምንም የሚሰራኛ ከሰራ ም- ምን አልከኝ?
ቨርቹዋል አይሰራም እያልናችሁ እኮ ዲስፕላይ አደረግ ብሎ እሺ አስር ጊዜ ነው- አሁን አስር ጊዜ አሁን አስረኛ የምደውላችሁ እና ከስተመር የት ነው ተበተለ የት ሾፕ ነው የት ነው ማን ጋ ነው?
ጎንደር ጎንደር ዮሐንስ ዮሐንስ ጎንደር።
አ እሺ ተስፍሽ አ- አንድ ለዘጁ ያወራው ማ- እ፣ ዮሐንስ እ፣ ዮሐንስ ጎንደር ነው አንድ ያወራው። ቨርቹዋል እየሰራ አይደለም ይሰራል እንዴ?
አይሰራም እሱ ነው አይሰራም።
ሄሎ ሄሎ
ወይ ሄሎ፣ አቤት ሰላም ነው እንደነ ብራዝ አለን አለን። እሺ ምን ነበር?
ስፒል አይሰራልንም። ስፒሉም እዚህም ጎማውን አስክሪያ አይሰራልንም።
ምን አልከኝ?
ዲስፕሌይ ነው ያገኘ ቴሌቪዥን
ምንድን ነው የሚልክ?
ልክ ላይ ያለው እኮ እዛው እንትን ላይ እሺ እኔ ዴስክ ላክልኝ፣ ዴስክ እኔ ዴስክ ላክልኝ፣ እኔ ዴስክ ላክ።
ልክ እንዳሉ እኮ ኢንዱስትሪ ማለት ነው። ሰላም ልበልሽ ማን ልበል ስምህን? ማን ልበል ስምህን?
ሻምበል ይባላል። ከ-
ምን ሳሙኤል ከየት
ጎንደር
እ እ?
ከጎንደር ነው የምደውላችሁ።
ምን እኛ ጋር ኤጀንት ነህ
አ የዮሐንስ ታውቃለህ? ጎንደር እኮ ዮሐንስ ወይ ዮሐንስ የኔ ዴስክ ይላክልንና በሱ በኩል ነው እንትን የሚለው ዮሐንስን አናገር።
ኬ- ኬ- ኬ- ኬ- ላለው እኮ- ኬ- ላለው እኮ
ማን አንተ ነው ዮሐንስ ነው የላከው?
እኔ አሁን ኬ- ላለው እዛ ላይ ዴስክ- እኮ ዴስክ- እኔ እኮ ዴስክ- አንተን እንትን ማለት አልችልም፣ አንተን ማስተናገድ አልችልም። ዮሐንስ ይላክልኝና ዮሐንስን ቼክ አደርግልታለሁ።